hello ጤና ይስጥልኝ።
አብሮ ይስጥልን፣ አብሮ ይስጥልን።
ፕሊንስቶ ነው ምስል የደወሉት። ምን ልርዳዎት?
አይ ማስታወቂያ ሰምቼ ነው እና አክሲዮን መግዛት ፈልገው ነው?
እ እ የት አካባቢ ነው
እኔ ወደ አዲስ አበባ ነኝ። እዚሁ እኮ የት አካባቢ?
ኮተቤ አካባቢ
okay እ፣ ያው የአንድ አክሲዮን ዋጋ አምስት መቶ ብር ነው። አሁን ሶስት office ኦች ላይ እየሸጥን ነው ያለ ነው። ቀጠሮ ልያዝሎትና መጥቶ detail መረጃ አግኝተው መግዛት ይችላሉ።
እኮ አሁን ያልገባኝ አምስት መቶ ብር ሆኖ ከፍተኛው ስንት ነው ማለት ነው?
እስከ ሁለት ሚሊዮን ብር መግዛት ይችላሉ።
እም፣ የት ነው ቢሮው?
ቦሌ ገርጂና ልደታ ነው ያለን። maybe ልደታ።
የቦሌን የቦሌና የገርጂ ቀርቦታል መሰለኝ ኮተቤ ከሆነ
አይ ችግር የለም። ልደታም ልደታም ምኑ ጋር ነው? ወደ ሳር ቤት ስለ ፍርድ ቤቱ ፊት ለፊት እ፣ ልደታ መርካቶ ገበያ ማዕከሉን ያውቁታል? አብነት መሄጃው ጋር ይሄ ነጩ ህንጻ።
አ
እሺ እሱ ስሙትም ጋር።
አልበል
በቀለ
ማስታወቂያችንን ከምን ሰምተው ነው?
አይ ማስታወቂያ በቲቪ ላይ አየሁት።
okay መቼ ይመጣሉ ታዲያ? ዛሬ ከሰዓት አካባቢ ይችላሉ? እስከ ማታ አንድ ሰዓት አለ።
አይ ዛሬ እንኳን አልችልም። ምናልባት ነገ ከ- ከነገ ዘቃለሁ ብዬ አስባለሁ ሳር ቤት።
ስለዚህ ነገ ልደውልዎት።
እሺ እሺ እሺ።
እሺ እሺ